that work? ሄሎ
Hello ኮካ አቤት እ
Oh sorry ልዩ ልዩ- ልዩን ናትናኤል እዚህ ጋር ፌ- የፌስቡክ user name ሽን አይቼ ነው እ፣ ከ STEM pocket ነው የምደውለው የልጆች ማን በ- የሮቦቲክስ ስልጠና በሚል እ፣ advertisement ኣችን አይተሽ ስልክሽን አስቀምጠሽልን ነበረ።
እኔ
አዎ
እናቴ እዚህ ጋር ተሳስቻለሁ።
user name ሽ ልዩ ልዩ ናትናኤል አይ ኧረ የለኝም እንደዛ የሚባል ልጅ አብናት
OK እሺ፣ ወይ መስጠት ይሆናል። እሺ እዛ